ሄሎ ሄሎ
አቤት
መሰረት አዎ
December ሁለት ናቸው። December ሁለት ላይ ነው የሚወጡት ጫጭቶቹ። December ሁለት ማለት ገና ስድስት ቀን ማለት ነው።
አዎ አሜን።
አዎ እሱን አውቄያለሁኝ አዎ ስለዚህ አ- እ- ዝግጁ አይደለሽም እንዴ በዛ ሰዓት?
እ፣ በዛት የሆነ ደግሞ የተያዘ ፕሮግራም ነበረና በዛ ምክንያት ገጠመብኝ አንድ ላይ ስለዚህ ወደ መቼ እንዲ እ፣ እንዲራዘምልሽ ነው የሚፈልጊው?
ቢያንስ ወደ አርብ ምናምን ቢሆንልኝ አርብና ሰኞ ነው አይደል የሚወጡት?
እ?
አርብና ሰኞ ነው አይደል የሚወጡት?
አርብና ሰ- እ፣ ስለዚህ ወደ የ- ወደሚቀጥለው አርብ እንዲ እ፣ እንዲጠጋ ነው የሚፈልጊው?
አዎ ችግር የለም። ከሮብ ጀምሮ እችላለሁኝ እናንተ የምትወጡበት ጊዜ አሁን ከሮብ ጀምሮ አሁን ሰኞ አይደለ የተባልኩት?
አዎ
እ፣ ሰኞ እና ማክሰኞ ነው ፕሮግራም ያለ። ከሮብ ጀምሮ እችላለሁኝ።
ስለዚህ ከሮብ እ፣ December አራት በኋላ ማለት ነው።
አዎ አዎ፣ አዎ።
እሺ እሺ እሺ እና አመሰግናለሁ።
text መጥተን ልጠብቅ ወይ?
አ እሺ አሳውቅሻለሁ። እሺ እሺ አመሰግናለሁ። እሺ።